hello hello ሰላም ጤና ይስጥልኝ።
hello hello አይሰማም?
ይሰማል?
ሀሲብ Sweet Catering ነው።
አዎ ነው።
እንዴት አደርሽማ?
እግዚአብሔር ይመስገን።
አለን ሰላም። እሺ እኔ ሀሩን ይባላለሁ። ምደውልልሽ ደግሞ ከዊፕላ Solution ነበረ።
እሺ ሰውኛ መተግበሪያ ወይም application ነበር develop ያደረግነው።
OK እናንተም ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
OK እኛ ከእናንተ ወይም ከ user ኦቻችሁ የምንቀበለው ምንም አይነት fee አይኖርም፣ እ ክፍያ አይኖረውም። ከእናንተ የሚጠበቀው application ኡን ከ App Store ወይም ከ Play Store ላይ download በማድረግ ራሳችሁን register ማድረግ ማለት ነው። አድራሻችሁንና service ኣችሁን እ- እሱ ላይ በመለጠፍ ማስተዋወቅ ማለት ነው።
እሺ ስለዚህ እኔ app- እ ያንቺን ስልክ ያገኘሁት TikTok ላይ ነው።
OK ልክ እንደዛ ሁሉ እ የኛ user ኦች ወይም potential customer ኦቻችን የእኛን application በሚጭኑበት እና በሚጠቀሙበት ጊዜ እሺ catering ን ጨምሮ ሌሎች ሰላሳ አራት service ኦች ላዩ ላይ ስለሚገኙ ልክ catering ን ሲነኩ የእናንተን አድራሻና አገልግሎት ማየት እንደሚ- እ ማየት እንዲችሉ ማለት ነው።
OK
ስለዚህ ፈቃደኛ ከሆንሽ እ መጠቀም ትችላለሽ። link መላክ እችላለሁ።
ስለዚህ ላሳውቅሽ።
እሺ እ link ኡን መላክ እችላለሁ። App Store ላይ ወይም Play Store ላይም እ download አድርገሽ register ማድረግ ትችላለሽ።
እሺ
እሺ፣ እሺ። አመሰግናለሁ። መልካም ቀን።